ሄሎ
ሄሎ፣ አቤት።
ሰላም ከ ChipChip ነበር ምደውሎት።
እሺ እ ይቅርታ ስኳርና ድንች አልመጣልኝም ብለውን ነበረ።
አዎ፣
እሺ ሁለቱም አልመጣልዎትም ዛሬ?
አልመጣማ።
እሺ ለነገ ላስገባልዎት ነው። እና የት ነበረ የሚመጣልዎት?
አዲሱ ገበያ ኖክ
አዲሱ ገበያ።
ያ ኖክ ማተር።
እሺ እሺ፣ ነገ driver ኦች ሲደውሉ ያንሱላቸው።
እሺ እሺ እሺ፣ መልካም ምሽት።
እ